ሌላ Jordan Singh bajo me los dos.
አብረስትን ኤፍሬም ነኝ ከአርባ ምንጭ። አሁን ኤፍሬም ነኝ ከአርባ ምንጭ። ቅድም ቼክ ያደረጉልኝ ነበር።
ኤጀንት ነህ?
አዎ እሺ ቆይ አንዴ መስመሩ ላስተላልፍልህ።
ሄሎ ሄሎ፣ ሄሎ፣ ሰላም ነው እንዴት ነው?
አለን አለን። እሺ ምን ነበር?
ስፖርቱ ፒሲ ላይ የሰራ ትናንትና ሰሞ የሰራ ነበርና ዛሬ ጠዋት እንባለን።
ምንድን ነው የሚልክ?
በቃ ኖ ሰርቪስ ኖ ሰርቪስ ፋውንድ ነው የሚለው
እ ሰርቪስ ኖ ፋውንድ ነው የሚለው
ሰርቪስ ነው። ኢንተርኔትን ቼክ አድርግ። እንደዚህ አይነት ነገር ወይ ኢንተርኔት እና የብሮዘር ችግር ነው። አሁን ሳይታችን በደንብ እየሰራ ነው። እኛ ሱቆቹም እየተቆረጡ አኩ አሁን ስ- ስማ ስልኬ ላይ እንኳን ሲገባ ይሰራል ስልኩ ላይ የኔ ስልክ ላይ አሁን እኔ ሾፕ ሾፑ ላይ ችግር ይኖር ብዬ ስ- ሽ- ስልኬ ላይ ሲገባ ይሰራል። ግን ብሮዘሩ ላይ ችግር ነው ለብዬ ብሮዘሩንም አንስታይል አድርጌያለሁ እንበለኝ።
እንደዛ ከሆነ ከእንደገና እንትን ብሮዝ ወይ ደግሞ ሪስታርት አድርገህ ሞክረው። አሁን እንደዚህ አይነት ነገሮች ኦልሬዲ ከኛ ጋር ቼክ የሚደረጉ ነገር ይችላል። አሁን እኛ ቼክ የምናደርገው የቤት ቤት ሳይት መስራት አለመስራቱ ነው ቼክ ማድረግ የምንችለው። የቤት ቤት ሳይት ደግሞ እም።
በደንብ እየሰራ ስለሆነ more እንትናችን check ብታደርጉት አሪፍ ነው። ኢንተርኔትን እና browser ኡን ደግሞ ወይ ደግሞ ኮምፒውተሩን ቀይረህ check አድርገው።
እሺ፣ እንደዚህ አይነት ችግር ሊሆን ይችላል።
እሺ።
እሺ።